ምሽት የአባባል እርሻ ቆላ ወርደዋል እማማ ለውሃ እጅ ሄደዋል ልጆቹም የሉ አረም ሄደዋል ጎረቤቶቹም ደቦ ውለዋል ከብቶቹም ሁሉ ግጦሽ ወጥተዋል እኔና አንቺ ነን እቤት ያለነው ሳቂ ተጫዎች ችላው ምንድን ነው ንሽቴ ረ ንሽቴ ንሽቴ ሳቂ በሞቴ ንሽቴን እንደምወድሽ ንሽቴ ልብሽ ያውቀዋል ንሽቴን እንደምትወጅኝ ንሽቴ ልቤም ያውቀዋል ንሽቴን ሰበብ አታብዢ ንሽቴ ተመችቶናል ንሽቴን ዛሬ በገላጭ ንሽቴ ተገናኝተናል ፍቅሬ እንዳይመስልሽ ለጊዜው ብቻ ስለፈለግኩኝ ካንቺ ጋር ብቻ ልብ አይከዳሽም ሐዘን አይግባሽ ቆርጫለሁኝ ዛሬ ላገባሽ ፍቅር ነው ዛሬ ከኔ ግብዣሽ ሳቂ ተጫዎች ይታይ ጥርስሽ ጀረንሺ አይንሺ ጀረንሺ አይንሺ ልጆቹ አረም ነው ዛሬ ውሏቸው ምሳ ይዘዋል ባቁማዳቸው ድንገት ቢንጫጩም ወፎቹ ናቸው አይሰለቸንም ጣፋጭ ዜማቸው እኔም ያንቺ ነኝ አንቺም የኔ ነሽም